Hello ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን።
እቃ አዘን ነበረ እና ለዛሬ ተቀጥረን እሺ።
ነበር። አርብ ዕለት ነው ያዘዝነው። እየጠበቀን አልመጣልንም። ይሻላል።
አርብ ዕለት ነበር order ያደረጉት።
አዎ ትናንት ከቢሮ ተደውሎሎት ነበር።
ተደውሎ ዛሬ ስንት ሰዓት ይምጣሎት ተብለን እስከ ጠዋት ላይ እስከ አራት ሰዓት ብለን ነበረ።
እሺ አንዴ መስመር ላይ ጠብቁኝ።
ጂንስ ሱሪህን አድርግ። እሱን ሳምንት ዕለት አድርገሃል። ጅንስ ሱሪህን ይዘህና ጅንስ ሱሪህን ይዘህና
location ኡ የት ነበር?
የአዳም ዘድ ሆቴል አካባቢ
ማታ ላይ ነው የተደወለሎት ከቢሮ።
ከሰዓት በኋላ አካባቢ ከሰዓት።
ወደ ዘጠኝ ሰዓት አካባቢ መሰለኝ።
እስቲ ስልኮትን ይነግሩኛል order ያደረጉበትን።
ዜሮ ዘጠኝ ሰላሳ እሺ ሀያ ዘጠኝ ሀያ ዘጠኝ ሀምሳ አንድ ዜሮ ዜሮ
እሺ check አድርጌ መልሼ ልደውሎት system እያስቸገረኝ ነው።
መልካም እሺ እሺ